ጤና ይስጥልኝ።
አብሮ ይስጥልን። መቤ ከቢጃ ኢትዮጵያ ነው የምደውልልዎት።
እሺ ልርዳሽ?
አሜን ግሮሰሪ ኖት።
አዎ
አዲስ የቢጃ የመለያ ቁጥር ልከን ነበረ። SMS ደርሶታል?
እኔ እንጃ ስልኬ አሁን ነው የከፈትኩት። አይ አይመስለኝም፣ text የለም።
እሺ ልንገሮት፣ የያዙት
እሺ
ልንገሮት አሁን ወይስ እሺ
አርባ ዘጠኝ እሺ
አርባ ዘጠኝ ከዛ ሰላሳ ዘጠኝ ዘጠና አራት አርባ አንድ መጨረሻው ይሰማዎታል? ደንበኛችን ይዘውታል?
አዎ ይሰማኝ።
እሺ እሱን ለመንገር ነው። መልካም ቀን።
ለአንቺም መብት